ሄሎ ስቤት ረዴት ነኝ።
ሰላም እና ትኬት ቸክ ለማድረግ ነበር።
እሺ
አስራ ሁለት
አስራ ሁለት ዜሮ ሁለት
እሺ
አስራ ሁለት እሺ
ዘጠና ሰባት በልታችኋል። በልታችሁ
አ- ሶስት ኤክስ አለብህ። እሺ እ?
ሶስት ቀይ አለ።
ኧረ አዎ።
እሺ ነ- እሺ እሺ መልካም ቀን እሺ